ባቲ ጎድጓዳ ነው አይታየም ጭሱ በረጅም አውቶቡስ ከዚያው ካልደረሱ አቤት ከፍ ብሎ ሐር ነው ፀጉርሽ ከዚያም ዝቅ ብሎ መብራት ነው አይንሽ አቤት ዝቅ ብሎ በዛ ውበትሽ እንደ ቦሮ ሜዳ ያምራል ደረትሽ ዘገደው ዘገደው ጨዋታ አስተምራኝ አባቷ ምህናለው አባቴን አስገዳኝ በአባቷም ዜናት በእናቷ ይፋቴ ሐሙስ ነው ዕለቱ እያየዋት ማጀቴ አብሬ አሰንብቼ ሄድኩኝ ወደ ደሴ እየተሟገትኩኝ ከስጋ ከነፍሴ በሳምንቱ ብሄድ አጣኋት የለችም በርሳ ገበያ ላይ አጣኋት የለችም ደሴ ገበያ ላይ ፈለኳት የለችም ምን አይነት ጨካኝ ነች ለፍቅር አታመችም ዘገነደው ዘገነው ጨዋታ አስለመዳኝ በአባቷ ምናለው አባቴን አስገዳኝ
Manzana ifatuna
ክስክስና በሽሮን በርቀት እያየን መቅረታችን ነው ወይ እንደተያየን አንተ አውቶቡስ ሾፌር ተላከይ በሞቴ አሳፍረህ አምጣልኝ ካየህ አስማጀቴ አሳፍረህ አምጣልኝ ካየካት ማጀቴ